ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው?
አዎ የሆነ የሆነ ለሁለት ሺህ አስተላልፍ የነበረ ወደ ቴሌብር እሺ
Withdraw አድርጌው ነበረ ግን በቃ አልገባም።
እሺ ቴሌግራም ላይ ልከዋል?
አዎ ልኬያለው
እሺ ቴሌግራም ላይ ላኩበትን ስልክ ይንገሩኝ።
ይሄ ስልክ ነው ልንገርሽ፣ ዜሮ ዘጠኝ ይሄ ነው አሁን የደወሉበት?
አዎ እሺ ይጠብቁ አንድ ጊዜ። ዳኒ ዳኒ ዳንኤል የሚለው ነው?
አዎ
እሺ ስልክ ይላኩ። ይሄ ነው ስልኮት?
አዎ ይሄ ነው
ቴሌ በ- እንትን የሚጠቀምበት ሁሉ ስፖርት?
ሁሉ ስፖርት የሚጠቀምበት። አዎ ይሄ ነው
እሺ አስተላልፍ ይሎታለሁ። ሲስተካከል አሳውቁታል።
እሺ